ጤና ይስጥልኝ አሽቤት አምሮ ምን ልርዳው?
በቀደም ሶስት መቶ ብር አስገብቼ እሺ ተወርጦብኝ ይመለስላል ብለሽ ነበረ። መለሰች ደውለች፣ አልተመለሰም።
በዚህ ቁጥር ነበር ደንበኛችን ያመለከተ አ ቴሌግራም ላይም ላክሊም ብለሽ ልኬው ነበረ። እንትኑ ደረሰኝ ስክሪንሻት አድርገው ማለት ነው።
አ
እሺ ደንበኛችን እያየሁለት ነው። መስመር ላይ ጠብቁኝ።
የበቀደም እዚህ ጋር እ
እሺ ደንበኛችን መስመር ላይ አሉ።
አ እሺ መስመር ላይ ስለጠበቁን እናመሰግናለን። ሶስት መቶ ብር ነበር deposit ያደረጉት ወደ ሁሉ ስፖርት።
አ አ
አዎ የእርስዎ issue ተስተካክሎሎታል። ወደ ሁሉ ስፖርት ገቢ ሆኗል። ሁሉ ስፖርት wallet ኦትን check አድርገዋል።
እንዴት አ አሁን አሁን አልሆነም። ሳስገባት እዚህ ብሎኝ ነው ልጫወት።
አዎ
አሁን ከተደወለ- እስካሁን ሰዓት አልገባም። እስካሁን ሰዓት ማለት ነው። ከዚህ በኋላ ከገባ እንጂ
እሺ check ያደርጉትና ካልገባ ሁሉ ስፖርትን active እንዲያደርጉሎት ያናግሯቸው። ከኛ side ተላልፏል ወደ ሁሉ ስፖርት። እሺ ደንበኛችን ሌላ መረዳት ነገር አለ?
የለም
እሺ Thank you.
ደንበኛችን ስለደወሉልን እናመሰግናለን። ስለ አገልግሎት ያለ ተነሳስተ ከሚሰሙ ድምጽ በኋላ ሰምጡልን። መልካም ቀን።